ሄሎ፣ ቤርሳቤህ ነኝ።
ቤርሳቤህ ቅድስትን ብታገናኝ ልጅ ብያት ነበር አላለችውም እስካሁን
ማነው ስምህ? ማን ያል ፖምፕ በይልኝ ያለሽ ሰው አለ?
ለቅድስት ነግሬያት ነበር።
አልሰማሁም። ስምህን ማን ያልከኝ? ማን ያልከኝ?
ለቅድስት
ኦርደር ነንበሩን ንገረኝ። ስልክ ይቆራረጣል፣ ምንም አይሰማም።
ሀምሳ ሁለት ሀምሳ ስድስት
ሀምሳ ሁለት ሀምሳ ስድስት ማን ያልከኝ?
አትርሳኝ ወይ አትርሳኝ።
ስልክ ኮምፒውተር አዎ ምን ብያት ነበር? ሀምሳ ደቂቃ ምናምን አሳለፈች። ምን ዳታ አፕሊኬሽን አልከፍቶኝ ነበር ድማ ኮንቨርት በይልኝ እና ሆነ ያላለችው ምንድን ነው?
ሀምሳ ሁለት ሀምሳ ስድስት አይደለ?
አዎ
በቃ ሽፍሬሽ አድርገው ምናልባት እንትን ብሎ እንዳይሆን አይደለም።
እናደርገዋለን።
ብዬ ብዬው ነበር ኮምፕሊት አልተባለም።
እስኪ እሺ እናየዋለን። አትርሳኝ።
ማንኛውም ደቂቃውን ነገር ደቂቃ እያለኝ ነበር ያሳወቅኳት። አፕሊኬሽን አልከፍትልኝ ማለት ነው። ደቂቃ አለብኝ።